ሄሎ ሄሎ ጤና ይስጥልን።
ጤና ይስጥልን ዳኝ ከቤስት ቤት ነው። እሺ አባ መቶ ብር deposit አድርገህ ነው አይደለ?
አ
አዎ፣ እዚህ ላይ እኮ የሚያሳየው እያየሁት ነበርና እሺ
ትናንትና አይደለ በሀያ ሰባት አይደለ ያደረግከው?
አ አ
ይኸውልህ በሀያ ሰባት ብዙ ነው ያ- ያለህ transaction መቶ መቶ ብር ሁለት ያደርግሃል አይደል?
ሁለት መጀመሪያ አርግቼዋለሁ። አ እሱ ሁለት ገብቶልሃል።
አርግቼዋለሁ። እሱ ከዛ ገብቶልኛል።
አምስት መቶም አድርገሃል።
አ እሱም ገብቶልሃል።
እሱም ገብቶልኛል።
እሺ ከዛ ከአምስት መቶ በኋላ ሀምሳ ሀምሳ ብር አደረግ ገብቶልኛል። አ ሁለቱም እሱ ገብቶላል። ከዛ መቶ ብር ሁለት ጊዜ አደረግ።
ሁለት ጊዜውን የመጀመሪያው አልገባልኝም፣ ግን ያው ከዛ በኋላ ገብቶልኛል።
አሁን የሁለተኛው ገብቶላል። የመጀመሪያውን ያልገባለህ ልክ ነህ። አ
አሁን እኔ እዚህ እንትን history ላይ የላከው ወዴት ነው? ዜሮ ዘጠኝ አርባ ሰላሳ አራት ዜሮ ሰባት ሰባ አራት ሰባ አራት አ አ deposit ያደረግከው ከዛ ነው።
ከዛ ነው አ እዚህ ጋር እኮ ሁለቱም ገብቷል ያለው
እኮ ይኸው ልንገርህ ያደረግከው እኮ አይቼዋለሁ።
ከመቶዎቹ ከሁለቱ በኋላ ሁለት ጊዜ ሀምሳ ብር deposit አድርገሃል አይደለ?
ከዛ ከመጀመሪያው ከሁለቱ መቶ ብር መቶ መቶ ያደረኩትን ከዛ ከዛ ሀምሳ ሀምሳ ብር አደረግ አዎ፣ ግን መጀመሪያ የነበረው ሶስት ነበረ መቶ ብሩ ማለት ነው።
ሶስት ነው deposit ያደረግከው መቶ ብር deposit ያደረኩትም ሶስት መቶ ብር ነው። አዎ፣ የተለያየ ጊዜ ማለት ነው።
እም፣ እዚህ ሶስት መቶ ብር አድርገሃል deposit እስ- አንዱ አልገባልህም ነው አንዱ አልገባልኝም ነው።
እዚህ ጋር ያሉት ሁለቱ ግን ገብቶልሃል ማለት ነው።
ሁለቱ ገብቶልኛል።
እና ሶስተኛው transaction ላይ አልመጣም። ያንተ transaction ላይ አለ እንዴ?
የለም ወጥቷል ከኔ
አባባሌ የስልክ transaction አለ አይደለ? ይሄ አለ።
withdrawal እዛ ላይ አለ አይደለ?
message ውስጥ የሚገባውን አዎ። አይ message ኡ ልክ ነህ።
ስልክህ ስልክህ ላይ account ላይ transaction ላይ ይመጣልሃል ብሩ ማለት ነው።
አዎ፣ እሱን እስቲ screenshot አድርግና ቴሌግራም ላይ ላክልኝ እሺ።
እሺ። ከቴሌግራም ውስጥ ነው የማገኘው ያንን።
እንትን ላይ ታገኘዋለህ። የ Best Bet account ላይ በስልክ ትገባና እሺ።
ከዛ ይሄ account history የሚለው አለ አይደለ?
አዎ፣ እዛ ላይ ይሄ deposit ያደረግከው ዊዝዶ ያደረግከው የሚመጣበት ቦታ አለ አይደለ?
አለ። አዎ፣ በቃ እዛ ላይ መጨረሻ ላይ ያደረካት የመቶ ብሯን screenshot አድርገና ላክልኝ እስኪ።
እሺ። እሺ ወንድሜ።